ጤና ይስጥልን ሄሎ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጥዎት?
እኔማ ፓስፖርት መጣ እንዴ?
ምን አሉኝ ደንበኛችን?
ፓስፖርት መጥቷል?
አዎ እየተሰጠ ነው ያለው። እርስዎ የት ነው የሞሉት?
እዚህ እኔ ድሬዳዋ ነኝ።
ድሬዳዋ?
አዎ እ እሺ message አልገባሉትም?
አልገባልኝም እስካሁን ምንም አላየሁም።
okay message ሲገባ ነው እ ሄደው መጠየቅ የሚችሉት።
ዘጠኝ ወር ሞ- ገብቻለሁ እኮ ከ- አስመዘገብኩኝ።
አዎ እስከ ታህሳስ መጨረሻ እ ኢሚግሬሽኖች ሰጥተን እንጨርሳለን ብለዋል።
እሺ እስከዛ text ይጠብቁና ሰባ ስምንት ሰባ ስድስት ላይ message እሺ።
ይገባሉት ሄደው ይጠይቃሉ። message ይገባሉ text- ሲመጣ።
እሺ አመሰግናለሁ።
እሺ ተጨማሪ ጥያቄ አለ?
አይ በቃ እሺ hello ቪዛ ስለደወሉ እናመሰግናለን። መልካም ቀን።
እሺ።